እሺ ጉዳት እንዳይገባ ሌላስ ነኝ ኤለፍ ደስታ ነኝ ሰማንያ ዘጠኝ ሀምሳ
ሰማንያ ዘጠኝ ሀምሳ አምስት አይደለም እ
ቀንዴ ሰማንያ ዘጠኝ ሀምሳ ስድስት
እሺ ምንድን ነው ሰማንያ ዘጠኝ ሀምሳ ስድስት እሺ ልታሰምቻለሁ እ እንትን የለም ተብዬ ነው እ ምን- የለም ምን ያሉ ምግቡ የለም ያሉ ነው።
አልታዘዘም ነው ወይስ ምንም አይት- አይተው አይ የላቸውም?
ምግቡ በቃ ያሉ ነው።
እ እ ቤቱ ያሉ አልቋል ምግቡ ያሉ ነው።
ምግቡ አልቋል።
አዎ እሺ ደስታ ቆይ እደውልልሃለሁ። እሺ ሬስቶራንት ደውዬ አረጋግጬ ወይ ደግሞ እስኪ አገናኘኝ እዛው ከሆንክ እ አገናኘኝ ሬስቶራንት።
ላገናኛት እሺ አ አ እሺ
እና order የለው። ሄሎ ሄሎ መሲ አቤት።
ከዲዩ ነው የምደውልልሽ።
እሺ እሺ በሰባ አራት ሰማንያ ዘጠኝ ሀምሳ ስድስት የበግ ጥብስና ዱለት ታዛችሁ ነበር item የለም እያለ ነው driver ኡ።
እ አዎ አልቆ ደርሰን ነው። እሺ ገባ።
ሁለቱም ሁለቱም ነው ያለቀው።
አዎ ሁለቱም የለም።
እሺ እናቴ እሺ እሺ ለማረጋገጥ ነው።
ገባ።
እሺ አንድ driver ኡን አገናኘኝማ።
እሺ
ኤለፍ hello ደስታ ወይ በቃ ካንስል ይሆንልሃል ትተህ ውጣ እሺ።
እሺ እሺ ግን እንዳታቆይ እሺ ደስታ እሺ። አይ አይቆይብህም እሺ ደስታ
እሺ